ሄሎ ሄሎ፣
እንዴት ናችሁ? ሰላም ናችሁ?
ሰላም እግዚአብሔር ይመስገን።
ትእዛዝ አዘን ነበረ ባለፈው አርብ ተመላሽ ተደርጓል ብለውን ነበር እና እሺ እ፣ ለሰኞ እናዘጋጃለን እሁድ አስታውሰን ብላችሁ ነበር Okay። እሺ ቁጥሬን ጋርኝ እስኪ ዘጠኝ አስራ አንድ ሀምሳ አንድ
አስራ አንድ ሃምሳ አንድ
ሰባ አምስት ሰማንያ ዘጠኝ
ሰማንያ
ዘጠኝ ዘጠኝ እሺ። ፍጹም በሚለው ነው።
አ ፍጹም በሚለው እሺ፣ ምን ፍጹምና ምን- ከኔ ጋር አብረው የነበረ እ፣ መልካሙ የሚባል
ምን ምን ነበረ እንትኑ?
እኔ አስር ኪሎ እንትን ያዘዝኩትኝ እ፣ ሽንኩርት Okay።
አ ሌሎችም ሰላሳ ያዘዙ ስምንት አሉ ማለት ነው አጠቃላይ ያው አ ይመስለኛል እዛው አ።
ቸርችል ላይ ያለን ለነገ ላስገባሉት። ይሄ አዎ ለነገ የት ነበረ አ፣ እንትኑ ቸርች ቸርች ቸርችል ላይ ነው ያለን location ኑ። በቃ እሺ።
አ ነገ ይመጣሉታል፣ ለነገ አስገባሉታል።
በቃ የኔን ብቻ ሳይሆን የሌሎችንም እሺ አንድ ላይ አንድ ላይ ነው በርሶ ስል ፈቲያ በሚለው ነው።
ፈቲያ በሚለው አዎ፣ ትክክል ወደዛ ይመጣሉ።
እሺ እሺ እሺ እናመሰግናለን
መልካም ቀን እሺ።